ሄሎ ሄሎ
ሄሎ፣ ሰላም ነው
ሰላም ሰላም።
አለን። ምን ነበረ ጥያቄ? ከቤት ቤት ነበር የምደውለው።
በቃ እንደዚህ
ምን ነበረ ጥያቄ?
በዚህ ሁለት ወይ ሳም- ሶስት ሳምንት ሊሆነው ነው እና ትኬት ቆርጬ
እሺ
እ፣ bet list ኡ ላይም አያመጣም እ፣ አካውንቱ ላይ ግን ብሩ ተቆርጧል።
አዎ፣ ግን ቢ- አንተ ከአካውንት ላይ ብር ተቆርጦ bet list ኡ ላይ የማያመጣልክ እንትን የለም እና አሁን ትክክለኛ ቀኑ መች ነው?
exact day ኡን አላስታውሰውም፣ ግን በቃ ስንት ሁለት ሳምንት በዚህ ሁለት ሳምንት history ላይ አንቺ ጋር የሚመጣ ከሆነ ብዬሽ እኮ ነው።
አይ፣ እኛ ጋር የሚመጣ ነገር የለም። እ፣ ዝም ብሎ ከአካውንት ላይ ብር ሊቀነስ አይችልም።
እኔ እንጃ ብቻ ሀያ ብር ነበር ቆረጠው። bet list ላይ ስገባ ምንም history ላይ የለም።
አዎ፣ ግን እንደዛ የሚሆንበት ምንም አጋጣሚ የለም። አንተ ሳትቆርጥ ከአካውንት ላይ ምንም ነገር ሊቆረጥ አይችልም።
እኔ እንጃ ብቻ። እሺ እንትን ልትተባበሪኝ ትችያለሽ?
ምን እኔ በቃ ወደ ሆነ በቃ ወደ ፈለግሽው አካውንት ላክልሽ እና CBE Birr ላይ ነው ያለኝ እና CBE Birr ስለማይሰራ አንቺ የሆነ በቃ የምታስገቢበት መንገድ ካለ
አዎ፣ እንደዛ ማድረግ አንችልም እኛ።
እንደዛ ይቻላል።
አዎ
እና CBE Birr ምንም ተስፋ የለም።
CBE Birr system ተበላሽቶባቸው ስለነበረ እያስተካከሉት ነው። እንደተስተካከለ ይመለሳል።
እሺ በቃ እሺ፣ አመሰግናለሁ።
እሺ፣ እኔም አመሰግናለሁ። መልካም ምሽት።
እሺ።